የጤና ኢንስቲትዩት ዩኒቨርሲቲ ተማሪዎች ነኝ። hello hello አቤት፣ ሰላም ነው ሰላም ነው።
አለን። እሺ
እ፣ የሆነ ብር ነበር ታገኙ ጽሑፍ ደውዬ pending የገባች እሺ ከ pending ደግሞ ደውዬ አወጡ፣ ግን እ፣ ወደ game ይመለሳል አሉኝ።
ስልክህን ንገረኝ።
ዘጠኝ እሺ
ዜሮ ሶስት እሺ
አስራ አንድ እሺ
ዜሮ ዘጠኝ ዜሮ ሶስት ሀያ ሶስት
እንዲህ ዜሮ ዘጠኝ ዜሮ ሶስት ሀያ ሶስት አስራ አንድ እሺ
ሰላሳ ዘጠኝ
ነገ በጠዋቱ
እ?
አይ አንተን አይደለም እንዴ? እሺ ስንት ብር ነው ወንድሜ?
አራት መቶ ሀምሳ ብር
አራት መቶ ለብቻው ሀምሳ ብር ለብቻው አይደለም አንድ ላይ ነው።
አ፣ አራት መቶ ሀምሳ ብር
ወንድሜ በዚህ account የለም። እሺ አራት መቶ ሀምሳ ብር እ፣
በዚህ account የለም። መቶ መቶ ብር ነው። መቶ ዘጠኝ ብር መቶ ዘጠኝ ብር pending እያለ ያለው እሱም ይገባልሃል። እሺ የሰላሳ transaction ነው።
ኧረ አራት መቶ ነበር እንጂ አራት መቶ ሀምሳ ብር ነ- አለ።
አይ የለም ወይ እ፣ ትላንትና ትላንትና ይደውልልሃል አሉኝ። ወይ ያንተ ቁጥር ይሄ ነው ይደውልልሃል። pending pending cancel ብሎ አዎ፣ መቶ አወጡ።
መቶ መቶ ብር ነው። አራት መቶ መቶ መቶ ብር መቶ ዘጠኝ ብር አለ እ፣ መቶ- የሰላሳ transaction ማለት ነው። በሰላሳ ከዛ ውጭ ግን ያሁን ግን ምንም የለም።